ቋንቋ ለመቀየር አንድን ይጫኑ። በአማርኛ ቋንቋ መቀጠል ከፈለጉም እባክዎ ማግኘት የፈለጉትን የሁድሁድ ኮርፖሬሽን ቅርንጫፍ በትክክል ይምረጡ። ለሁድሁድ ክላውድ ሁለትን ይጫኑ። ለሁድሁድ ኤክስፕሬስ ሶስትን ይጫኑ። ለሁድሁድ ዴሊቨሪም አራትን ይጫኑ። ለኮመርስ ፓል አምስትን ይጫኑ። በድጋሜ ለማዳመጥ ዜሮውን ይጫኑ። ወደ ዋናው ማውጫ ለመመለስ የኮከብ ምልክቱን ይጫኑ።